ሰላም ጤና ይስጥልን አቤት አቤት ሄሎ ሄሎ
ቤት ቤት ያው deposit አድርጌ እኮ ምንም አልገባልኝም እስካሁን።
ልክ ነው። ትንሽ አስቸግረዋል እና deposit message ኡን ቴሌግራም ላይ ላክልን። እሺ ምን አልከኝ?
ላኩለት
ሄሎ ሄሎ ሄሎ deposit message ኡን ቴሌግራም ላይ ላክልን።
እኮ አሁን ላክልኝ ብሎ እኮ ላኩለት በፌስቡክ
በፌስቡክ ላይ ላከው።
አ እሺ ቴሌግራም ላይ መላክ አትችልም? ቴሌግራም የለከ ስለሌለኝ ነው እኮ ደ- block በቃ እሺ ሆነ።
ችግር የለውም። እሺ እናየዋለን ፌስቡክ ላይ እሺ።
በዚህ ስለበዛ ነው እሺ። ሰው እንደ deposit አድርገው ስላልገባላችሁ ስለተጨናነቀ ነው።
አዎ እኔም በዚህም message ም ልክ ያለው አ ልክ ነሽ። በቃ እናየዋለን፣ እናሳውቃለን ለቻፓ እሺ። እያሳወቅን ነው ለቻፓዎች እናየዋለን። እሺ እሺ እሺ